ጤና ይስጥልኝ። ሁሉ ስፖርት ነው ባኮ የምንረዳው።
ሰላም ነው።
እግዚአብሔር ይመስገን።
ብር በልቼ ነበርና በቴሌብር ሳወጣው ተንሳፈፈ መሰለኝ። በቃ message አልመጣኝም።
withdraw ነው ያደረጉት?
አዎ አውጥቼው ከ transaction history ላይ ያልገባሉትን ፎቶ ያንሱና በቴሌግራም ይላኩልን።
ምን ምን ከ transaction history ላይ ያልገባሉትን ፎቶ አንስተው በቴሌግራም ይላኩልን።
ያ ያሸነፍኩት ነው።
withdraw ያደረጉበትን
ምን ነው የቴሌብሩ ስሙ ነው አየርፋይ ምናምን ነው የሚለው ቴሌብሩ።
transaction history ውን ያልኩት ደንበኛችን ወይ ደግሞ የዝውውር ታሪክ ማለት ነው።
እና የት አገኘዋለሁ?
ተጨማሪ የሚለው ሲገቡ ያገኙታል።
ከዛስ
ከዛ ላይ አሁን አልገባልኝም ያሉትን ፎቶ አንስተው ይላኩ።
እሺ እስኪ እስኪ ልየውና ልደውል።